ጤና ይስጥልኝ ኢቴስ የበረራ መረጃ ማዕከል እባክዎትን ነው የሚረዱት?
ይስጥልን ፈልጌ ነው።
እሺ ምን ነበር? ድምፁ ይቋረጣል ከአዲስ የት ነው ያሉኝ?
ከአዲስ ወደ ደሴ
okay አንድ ደቂቃ ይጠብቁኝ የመሄጃ ብቻ ነው የፈለጉት?
አዎ
እሺ ለአንድ ሰው
ለሶስት ሰው ለሶስት ሰው ሶስቱ ማዋቂዎች ናቸው?
አ አ አ ሶስቱ ማዋቂዎች ናቸው?
አዎ አዎ አዎ እሺ ቀኑ መቼ ነው የሚሄጀውት?
ነገ
እሺ ጥያቄው ልውሰድ አንድ ደቂቃ ይጠብቁኝ